ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አለን ማሽንህ አልቋል። እሺ ባለቤት ነህ? ተወካይ ነህ?
አዎ ባለቤት ነኝ።
እሺ ንግድ ፍቃድህን ኮፒ፣ መታወቂያህን ኮፒ እና የሰጠንህን መረካከቢያ ፎርም ይዘህልን ትመጣለህ። እድሳት አይደል የገባው? አመታዊ እድሳት።
አዎ አመታዊ እድሳት ነው የገባው። አመታዊ እድሳት ነው።
እሺ እኮ ፎርሙን ይዘህልን ትመጣለህ። ፎርም ፎርም ማለት ያ የከፈ- የከፈልኩበት attach የተደረገ ማለት ነው።
አዎ ረጅም ወረቀት እና ትንሿንም አዎ።
አንድ ላይ ይዘህ ትመጣለህ።
እሺ እሺ እሺ ተወካይ አይደለም ባለቤት ነኝ ብለኛል።
አይ፣ ንግድ ፍቃዱ ባለቤት ላይ ነኝ፣ ባለ- ያለውን ስም በአንተ ስም ነው።
አዎ አዎ አዎ ባለቤት ነኝ።
በቃ ንግድ ፍቃድና መታወቂያና ፎርሙ
እሺ እሺ እሺ